ሄሎ
ሮሄት ሄሎ፣ ጤና ይስጥልኝ። በኩል መለርዳ
የዴዋን ሴንተር ነው።
ማለት የቴሌዋን ሴንተር ነው። ይሄ
አዎ፣ ቴሌዌን
እ አዎ።
ሲስተሙ አልገባኝ ብሎ ተደ- ልጠቀም ፈልጌ
እሺ፣ መጀመሪያ መመዝገብ አለቦት። ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው አንድ አዎ፣ መ- ቁጥር መዝግቤያለሁ፣ ተመዝግቤያለሁ።
ከዛ ሶስት ቁጥር ደግሞ ለመጫወት የሚል አለ።
እ እ ሶስት ቁጥር ለመጫወት የሚላል የሚለውን ይነኩታል።
እ እሺ ለመጫወትም ከነኩ በኋላ እድሎትን ይሞክሩና ጥያቄ እናመልሳለን። መርጦ መጫወት ይችላሉ። ባለው ትኬት እድሎትን መሞከር ይችላሉ። እድሎትን ሞክረው ሲያሸንፉ ብዙ ሽልማቶች ያገኛሉ።
እሺ።
ሲያመሰግናለን መልካም